ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አለን አለን። ጊዜው ትንሽ ቆይተዋል፣ ግን የሆነ ጊዜ በዚህ ሰዓት ካርድ ስቆርጥ ነበረ ማለት ሁሉ ሰው ስፖርት ሲጫወት ነበረ እና እሺ ያልተመለሰልኝ የሆነ ካርድ ነበረ። በቃ አሁን ቆይተዋል በጣም ብዙ አድርገዋል እና check እናደርገዋለን ምናምን ብላችሁኝ ደውዬ ሁለት ሶስቴ ቴሌግራም በዚህ ቁጥር ነው የላኩት።
አዎ ልኬው ነበረ።
hi ብለን ልከንሎት እኮ ምንም አላኩልንም።
አቤት ተስፋ ተስፋ ይዘ ሚካኤል ነው ታደል ልክ hi ብለን ላክንሎት ምንም የላኩልን ነገር የለም።
በቴሌግራም አልገባም አላኩልንም። hi ብለን እኮ ላክንሎት፣ እርስዎ ግን ምንም አላኩም።
OK ግን እንዴት ማግኘት ይችላሉ? ቁጥሩን hi ልበሎት አሁን በድጋሚ
ቁጥሩን ቁጥሩን እንትኑን
እሱን ተጨማሪ የሚለው ውስጥ ገብተው የጨዋታ ታሪክ ውስጥ ያገኙታል።
OK እሺ እሺ thank you